ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
አለን አለን። መኪና ይቼ ነበር። አሁን ቪትስ ሁለት ሺህ አራት
ቤት ሁለት ሺህ አራት ነው ያሉኝ አባት። ቤት ሁለት ሺህ አራት ነው ያሉኝ።
አዎ
እሺ ይጠብቀኛል። እሺ ቁጥር ልስጥዎትና ደውለው ይጠይቋ ዜሮ ዘጠኝ ሰባ ስድስት
እሺ። እናንተ ሌሎች መኪኖች አሉ እንዴ? ምንድን ነው ያሉት?
ኮሮላ አለን
እሺ፣ ሁለት ሺህ እንትን ነው
ሁለት ሺህ ስድስት አለን
ሁለት ሺህ ስድስት ስንት ነው ዋጋው?
ዋጋው ሁለት ነጥብ ስምንት
ሁለት ነጥብ ስምንት ይቅርታ ሁለት ሺህ ሰባት አለን ሁለት ነጥብ ስምንት ነው compact አለን ሁለት ሺህ ስድስት አስራ ሰባት ከሀምሳ የሚባል
ሁለት ሺህ አስራ ሁለት አለ compact
የለንም ሁለት ሺህ አስራ ሁለት ሁለት ሺህ አስር ነው ያለን
እሺ። ቪትሷን አታውቂያትም ዋጋዋን?
አዎ ቢ- አሁን ላይ ቪትሷ ወጥታለች ለዛ ነው እ እ ቪትሷ ወጥታለች ለዛ ነው
ነው እሺ በቃ
እሺ ሲገባ ወይ ደግሞ እንደውልለታለን